ሄሎ ሄሎ
ሄሎ ሄሎ፣
አቤት ጤና ይስጥልኝ ሰላማዊት።
እ ሰላማዊት አዎ ከቴሌ ነበር የምደውልልሽ።
እሺ ቴሌ ብር agent ተመዝግበሽ ነበረ።
አዎ active እንድናረግልሽ እንድትሰሪበት ነበር የደወልኩልሽ።
እሺ ምን ላድርግ ታዲያ?
ልጆች አሉ። ልጆች ይመጡና ሱቅሽ ላይ active ያደርጉልሻል። ከዛ balance አስገብተሽ እንድትሰሪበት customer ምናምን እንትን እሺ እንድትይበት ነው የደወልኩት።
እሺ እሺ በቃ ነገ ጥሩ።
ይመጣሉ፣ active ያደርጉልሻል።
በቃ ጥሩ። ነገ እሺ፣ ወደ መልካም።
አምስት ሰዓት ምናምን ይመጭ።
እሺ ይደውሉልሻል እነሱ። እሺ መልካም እሺ ነሽ።
እሺ እሺ